ተነስተንም ብዬሽ ሰላም እንዴት ነህ?
ዘና ከዚሁ ነበር የምደውልልህ።
እሺ እሺ በዘጠና ሁለት ሰባ ሰባት ዜሮ አራት order ነበር
ምን አንድ- ነበር አንድ special chicken shawarma ታዛችሁን ነበር አይደለም?
እ፣ አዎ አለ ተሰርቷል ታዛችሁን ነበር አ፣ ተሰርቷል።
አ፣ አ።
አይ driver አችን መጥቶ አልታዘዘም ስለተባልን ነው። driverኡ ደርሶ አልታዘዘም እያሉኝ ነው ስላለን ነው።
እኮ አዎ፣ ደርሶ ተቀ
ተ- ተቀብሏል። hello
ወይ ኦርሷልማ ተሰከዋል።
አልጠጣሁትም ልጅ መጣም ጭራሽ አልመጣም። እሺ በቃ ሲመጣ ግን ትትች አባይ አይ ደርሷል እሺ ሌላ order ደግሞ ማለት ነው እ፣ እ፣ ሁለት special ሻወርማ ሰባ ሰባት ስንት ነበር order numberኡን check አድርጌ ልደርሽ እ፣ ሰርቷል።
ምን አልከኝ?
ወይ አንድ የ order numberኡን check ላድርግና ልንገርሽ እንደዚህ የተሰራ የተቀመጠ order አለ okay
ሰባ ሰባት ሰባ አምስት የሚል order ሰባ ሰባት ሁለት ሰባ special chicken ሾርማ
driver መጥቶ አልወሰደውም።
አዎ አለ ተቀምጧል እሺ፣ እሺ፣ ያው እንዲመጣና እንድትመጣ ነው።
አዎ እሺ check አድርጊ እሺ